ከወለደችው ከድንግል ማርያም ሥጋን ሊዋሃደው ፈጠረ። ሰውም በሆነ ጊዜ ከአምላክነቱ አልተለወጠም፣ ሥጋን ወደ መለኮት አልለወጠውም። ፍጹም ሰው ሆኖ በገንዘቡ በአምላክነት ጸንቶ ኖረ እንጂ። ሃይማኖተ አበው ዘቴዎዶሲዮስ አምላክ ሰው ሆነ፣ ሰው አምላክ ሆነ፣ አምላክ ሰው ሆነ፣ ሰው አምላክ ሆነ፣ በድንግል ማርያም ተከናወነ። አምላክ ሰው ሆነ ሰው አምላክ ሆነ አምላክ ሰው ሆነ ሰው አምላክ ሆነ በድንግል ማርያም ተከናወነ። ሙሽራ የውድ እናቱ የመንፈስ ቅዱስ ዘርሃ ቤቱ በሰማይ ሆኖ አባጸናሽ ወልም ለራሱ ቤታ ረገሽ መንፈስ ቅዱስ ነው መንፈስ ቅዱስ ነው የሰለለሽ ሶስቱ አካል ወልድ አንዱ አካል መጣ ወረደ በገባው ቃል ተጸንሶ ሳለ ወልድ ከእናቱ አልተነጠለም ከሶስትነቱ ታምራት አልጓል ደዌ ፈውሷል በአምላክነቱ ግሩም ምስጋና አቅርቦ ለዘላለም በስነ ፍጥረት ይታወቃል ያለም ፈጣሪ እግዚአብሔር ቃል ደስ ይበላችሁ ደስ ይበለን በሉ እልልን ሙሽራ የወልድ እናቱ የመንፈስ ቅዱስ ዘርሃ ቤቱ በሰማይ ሆኖ አባጸነሽ ወልድም ለራሱ ቤታ
ቅዱስ ነው